hello ሰላም ጤና ይስጥልኝ። ኢንቨስት ቤት
አዎ sister ትብብር እፈልጋለሁ። በትናንት ማታ ከበፊት ቤት የላኩ ብር ወደ ወደ ቴሌ ብር ማለት በዚህ ስልክ አልገባም እስካሁን ስንት ብር ነው?
እ ስንት ብር ነው?
ስንት ብር ነው? በሶስት ጊዜ ሁለት ጊዜ ሶ- ሶስት መቶ ነው። አንድ ጊዜ ሶስት መቶ አምስት ብር ነው። ዘጠኝ መ- አንድ ላይ እ ዘጠኝ መቶ አምስት ብር ነው።
መቼ? ትናንትና ነው።
አዎ ውዝራ ባረኮ ከዛ እስካሁን ብርም አልገባም ሶስት ጊዜም።
እሺ ቆይ አንዴ።
እሺ
ኢንቨስት ቤት ቁጥርህን ንገረኝ።
ልክ በዚህ ቁጥር ነው ዜሮ ዘጠኝ ሀያ ዘጠኝ እህ፣
ሰላሳ ስድስት ዘጠና ሰባት እሺ ቆይ አንዴ።
መጨረሻ ላይ
እሺ ስንት ብር ነው? አባ
ሁለት ጊዜ ሶ- ሶስት መቶ ብር ነው። እ፣ አንድ ጊዜ ሶስት መቶ አምስት ብር ነው።
እሺ
አዎ እህቴ
እሺ፣ ያው ሁሉም ገብተዋል። እሺ check አድርጋቸው
አ ገብቶላል። እሺ ሁሉም
ገብቷል።
አዎ ሁሉም ያው አሁን አስገብቼ እልሃለሁ። check አድርገው።
እሺ ወደ ወደ በዚህ ቴሌብር ማለት
ምን አልከኝ?
ቴሌብር አስገባሽ።
አዎ አዎ አዎ።
እሺ እህቴ አመሰግናለሁ። በጣም አመሰግናለሁ።
እሺ ስለ ደውልክ እናመሰግናለን። መልካም ቀን።
እሺ